ሄሎ ጤና ይስጥልኝ ቤተሰብ እስራኤል ነኝ በኩል ምለርጋ
እንትን ነው የሆነ ጨዋታ አላበራልኝ አለ ምኖ ነው ጨዋታ ነበርና አስራ አንድ እሺ
ዘጠና አንድ እሺ
ሰማንያ ዘጠኝ
እሺ
ሰላሳ ሰባት በቤት
አንድ እሺ አንዱ እሺ።
ስለቀረ ነው።
እ
አይ አንዱ አልታረመም እና ለዛ check እያረኩት ነው የመጨረሻውን። ሌላውን ታርሞልሃል update ሆኗል እና የመጨረሻውን ስላልታረመ check እያረኩልህ ነው። ተራጣና ምናምን ጨዋታ እንዳይሆን ድንገት
እሺ
ሁሉም ጨዋታዎች አልቀዋል። አ? የትኬቱ አዎ አዎ ሁሉም ሁሉም ሁሉም አልፏል።
እሺ ሁሉም እንትን ትኬቶች አልፏል።
እሺ ለፕሮቫይደሮቹ ልላክላቸውና እኔ አቤት ሳደርገው አ, አንድ ጨዋታ ይቀረዋል ማለት አላረመውም። አንዱን ለፕሮቫይደሮቹ ልላክላቸውና ከዛ በኋላ ደውዬ ያሳውቃለሁ። እሺ
እሺ በቃ እንድትደውል በዚህ ሀያ ሰማንያ ሁለት ዘጠና አምስት ሰባ አራት አይደለ?
አዎ እሺ እሺ አሳውቅሃለሁ። እሺ ጠብቀኝ ግን እሺ እሺ እሺ መልካም ቀን።